አቤት ወይ አንድ ደመር እርማታ አንድ ፊደል ስላገኘሁ ታዞ እንዲሸጥ ታዞ ጨረታው በጋዜ ዜጣ ዜ ዚ ነው ያደረግከው። ዜ አርጋት በጋዜጣ ጋዜጣ አዎ፣ ዚ ነች ዜ አርጋት እና በቃ ይሁን የምትለውን space ስጣት። ይታወቃል ብለህ መሆኑ ይታወቃል የሚለውም space ይፈልጋል። አንብበው መሆኑ space ስጥና ይታወቃል። ከዛም በኋላ ይሁን እንጂ የሚለውም እንደዛ የሆነ space space space ነገሮች አይ በሙሉ አያለሁ እንደገና።
በቃ ይኸውና ቶሎ ላከው። እሺ እሺ እሺ